Hello ሰላም ጤና ይስጥልን ልዑል።
አቤት ከ We Plus ነበር የምደውለው። የእኛን application አውርደህ ነበር?
አዎ ለአሽከርካሪነት ነው ለተጠቃሚነት?
አይ ለተጠቃሚ ነው።
እሺ ልዑል፣ አሁን አንተ የተመዘገብከው ግን አሽከርካሪዎችና አገልግሎት ሰጪዎቻችን የሚመዘገቡበት ላይ ነው እና አ፣ We Plus solution provider ላይ ነው ያለኸው። እኛ ደግሞ ለተጠቃሚዎቻችን We Plus solution user የሚል አለ።
ዩዘር ፕሌይ የሚል Store ማለት ላይም App Store ላይም አለ። እሱን በቀላሉ register ሲያደርጉ የታክሲ አገልግሎት ከአርባ አራት በላይ አገልግሎቶች ሪፈራል አሸላሚ የሚያደርገውን referral code ም ማግኘት ይችላሉ።
እሺ እዛ ላይ user ን አውርደ register እንድታደርግ ነው። አመሰግናለሁ። መልካም ቀን።
እሺ አሜን።
እሺ